ጤና ይስጥልኝ አሽቱ የደነኝ ባኮም ልርዳው ጤና ይስጥልኝ እናት እንትን አስተላልፌ ነበር አሁንና እሺ ወደ እንትን ጌም ጨዋታ እሺ እንትን አለ እስካሁን እንትን አላለኝም ዲፖዚት አላደረግም እሺ ከየት ወዴት ነበር ያስተላለፉት ደመኛችን ከቴሌ ብር ወደ ኪዩት ብር በእናንተ በአሪፍ ፔይ ማለት ነው።
እሺ ስንት ብር ነበር ያስተላለፉት ደመኛችን ስድስት መቶ ብር ስድስት መቶ ሀምሳ
ስድስት መቶ ሀምሳ አዎ።
እሺ ደመኛችን ስሞቶ ማለበን ስንታየሁ ስንታየውማ መልኩ
መልኩ
አዎ
እሺ ደንበኛችን በምነግሮ ስልክ ቁጥር በቴሌግራም ስክሪንሻት አንስተው ከቴሌብር ቴክስት ሜሴጅ ገብቶሎታል አይደል?
አዎ ልኬላችኋለሁ። አሪፍ ፔይ ላይ ልኬያለሁ፣ ግን መልስ አልሰጡም።
ከብለናል። እሺ አዎ።
ስሞትና ስልክ ቁጥሩን ያስቀምጡልን እዛው ላይ።
እሺ እሺ እልካለሁ። እሺ፣ ሌላ መረዳት ነገር አለ?
ምንም የለም። እሺ ቴንክ ስለደወል እናመሰግናለን። አገልግሎት ሌላለችን ሀሳብ ስታይ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ምሽት።
ዩ እሺ